ጤና ይስጥልኝ ሚስት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
ሲስተር ኖማ መኮር ቤት ነው። ሁለት ቀን በፊት ሶስት ሺህ ብር ውድድሮ አድርገን ነበርና እስካሁን አልገባለንም።
ከሶስት ቀን በፊት ሁለት ሺ ሶስት መቶ ብር ሁለት ቀን በፊት ከሁለት ቀን በፊት በሳንቲም ፔ የሞከራችሁት ነበር?
እንትን አስመዝግበን ነበርን በእናንተ በዚህ በዚህ ደውለን ግን እኔ እኔ እንጃ እኮ በሳንቲም ፔ የሞከራችሁት ዊዝድሮውን ሳንቲም አይ፣ የሚለው በ- ነበር የተጠቀማችሁት።
አ አ
እም፣ አ አ እሺ እስኪ ዘጠና ሶስት ስልሳ ላይ ደውልና check አድርጋችሁ አባኛ ልከናል። እሺ ዘጠና ሶስት ስልሳ ዘጠና ሶስት ስልሳ አዎ እሺ የሳንቲም ናቸው እ የሳንቲም ናቸው አዎ ሳንቲም ናቸው። እንደዚህ አልገባልንም check አድርጉልን በላቸው።
ዘጠና ሶስት ስልሳ አዎ አዎ እሺ እሺ